ሰላም ጤና ይስጥልኝ ቤስት ቤት ሄሎ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን
withdraw እንትን አዘን ነበርና ትናንትና ሊት አካባቢ እሺ እስካሁን አልገባም እስቲ እንድታይልኝ ነበር pending ብሏል እስካሁን Best Bet ስልክ ቁጥር የደወልክበት ነው አዎ ይሄ የደወልኩበት ነው እሺ ስንት ብር ነው
አንድ ሺ አራት መቶ ሰባ አምስት አካባቢ እሺ ጠብቀኝ አንዴ እሺ
አንድ ሺ አራት መቶ ሀምሳ ነው አይደለም አዎ እንደዛ ነው
አዎ እሺ እሺ አሳውቅልሃለሁ ለ SantimPay እሺ ትንሽ እንደዚህ ሆን ሆኖባቸው ነው እና አሳውቅልሃለሁ እያ- እያስተካከሉት ነው የተወሰኑ transaction ኦች pending ይላሉ ጧ- ዛሬ
በቃ እስቲ አደራሽውን ነገር እሺ ስጠኝ፣ እሺ እሺ አባቴ አሳውቃለሁ እሺ እሺ እሺ thank you እሺ መልካም ቀን እሺ እሺ thank you